hello ጤና ይስጥልኝ ቃል ኪዳን ከቤት ቤት ምን ልርዳዎ?
hello በዚህ ቁጥር account ተከፍቶ ነበር እምቢ አለኝ።
ምንድን ነው የሚሉት?
failed ይላል በቃ አይከፍትም።
ተመዝግበዋል አይደለ? ይጠቀሙበታል።
አይ ከሳምንት በፊት ነው የተከፈተው።
እሺ ከዛ አልተጠቀምኩበትም ስራ ላይ ነኝ።
ምንድን ነው የሚሉት?
አይከፍትም በቃ
እስቲ refresh አድርገው ኔትወርኩን ይሞክሩት። እስኪ ኔትወርክ ሊሆን ይችላል።
ከቀን ጀምሮ እየሞከርኩኝ ነበር።
እሺ እንደዛ ከሆነ ደግሞ forget password የሚለውን ይንኩትና አዎ አዲስ password ይልክሎታል። እሱን ካስገቡ በኋላ profile የሚለው ላይ ገብተው መቀየር ይችላሉ password ኡን።
እሺ፣
እሺ መልካም ምሽት።
እሺ፣ እሺ።